hello hello ሰላም ነው?
ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ?
ገንዘብ አዝ- አስገብቼ አዎ አዎ።
አልገባልኝም።
ወደ best bet ነው።
አዎ
እሺ በዚህ ቁጥር ነው በዚህ ቁጥር ሳይሆን ዜሮ ዘጠኝ message ተልኮልህ ነበር።
አዎ እሺ እሱም message በቴሌግራም ላክልን፣ ኮፒ አድርገው።
አዎ አን- እስከም- ይኸው እስከዛ ዜሮ ዘጠኝ አይ ምንም difference የለውም። deposit አይደል? deposit ነው።
deposit አዎ depo- አዎ።
deposit ነው ያስገባሁት።
አዎ ስለዚህ deposit ከሆነ message ኡን ነው የምትልክልኝ። እኔ ለ- check ባደርግልህ ምንም የሚለወጥ ሰ- ነገር የለውም። ለዛ message ኡን ላክልኝ።
በ- በቴሌግራም አዎ
አያየ screenshot አድርጌ ነዋ።
አዎ ወይም ኮፒ አድርገህ
አያየ እሺ